ሰላም ጤና ይስጥልኝ ሚስት ቤት
ምንም አታወራም።
hello ሰላም ጤና ይስጥልኝ ሚስት ቤት
hello hello ጤና ይስጥልኝ እናት።
አለን እግዚአብሔር እ፣ ይመስገን በ BOA ካርድ ወደ bet bet account ኤ deposit አድርጌ እሺ እ፣ ብሩ አልገባልኝም እና ግን locked ሆኗል ነው የሚለኝ ከ account locked ሆኗል ግን ወደ እኔ ግን ተጋ- አልገባልኝም። በጠፋ ነበረ deposit ለማድረግ እንትን ያልኩት።
ያ እንት ያዘዝከው አዎ ያዘዝኩት። አዎ እሺ deposit text ልካል እ? እ?
deposit text ደርሷል ከቴሌብር ወይም ከ CBE transfer ካረክበት
አዎ አዎ እሱን እሱን text መላክ አለብህ እሺ ለኛ
እሺ በምን ቴ- ቴሌግራም account አላችሁ ወይ?
አዎ አዎ ቴሌግራም ላይ ማለት ነው እዛው እ፣ ኦንላይን ትጠቀም ከሆነ direct አያደርግም ወይም ደግሞ link ያደርግሽ ዜሮ ዘጠኝ ዜሮ ሶስት OK ቴሌ ቀጥታ አለው አይደል? ያው አያስታውስም።
አዎ ወይም ደግሞ ያዘው ለማንኛውም ምናልባት
እሺ እሺ ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት ነው።
አዎ አያውቋት አቋም እሺ
እሺ Thank you.
አመሰግናለሁ